ቢያንኮች እልኮች ሌላ ይህ አሁን አነሳ ነው እየቆጠረ ነው ግን ዲጂቶን ነው የሚያስገባው ሆልድ ማለት ይሄ ክላሲካል የያዘው ባይ እ ዘጠኝ ዘጠና ሶስት ዘጠኝ ሰላሳ ሁለት አራት ሰላሳ አምስት